አይደለም አርባ ዘጠኝ ይበልጣል። አርባ ሶስት
ሄሎ ስልሳ ጤና ይስጥልን ከቢጃ ኢትዮጵያ ነበር የደወልሎት
ያጎስጥልን በአንቺ እንደ ሄር ፍሬንድስ የሚባል ነው አደል ቤቶት እህ እህ በአንቺ እንደ ሄር ፍሬንድስ የሚል ቤት አሉት አደለ ይሰማዎታል
ምን አልሽኝ?
በአንቺ እንደ ሄር ፍሬንድስ የሚባል ነው አደለ ቤቶት
በአንቺ አዎ እህ
የቤቶት ስም ማን ይባላል እህ